ሄሎ ጤና ይስጥልኝ።
አብረስልን ሰላም ነው?
እግዚአብሔር ይመስገን። ዶንኪ ትዩብ ነው ምን ልርዳዎት?
ፕሮግራሙን እንትን ለመ- ለመከታተል ነበር።
እ፣ ለ stand up comedy ነው ድሬዳዋ ለሚካሄደው።
አ ድሬዳዋ ነው?
አዎ ድሬዳዋ ነው እ፣ ሚያዝያ አዲስ- አስራ ሁለት ቅዳሜ።
okay አዲስ አበባ የለም የለም።
እ፣ አዲስ አበባ በአሁኑ የለም፣ ወደፊት ሲኖር እናሳውቃለን።
እሺ እሺ እሺ መልካም ጊዜ የሚሉት እሺ